ሄሎ ሄሎ
ወይ ዲቦ እንዴት ነህ?
ሰላም ነው? እንዴት ነህ?
አለን ስማማ ነው።
አለን አለን፣ እግዚአብሔር ይመስገን። እሺ ምን እያለህ ነው? እምቢ ያለህ ነው እንዴ?
እምቢ ያለ እንትኗን እኮ ያቺ ሀያ ዲጂቷን እኮ ስናስገባት እሺ እሱኑ ትኬት ነው የሚያመጣልን እና check my bet ላይ የምትለዋ አለች አይደለ?
አሀ check my bet ላይ ገብቼ ሁለተኛው ላይ ያለች order ላይ አሀ፣ እሷ ላይ paste አልኳት።
እሺ paste ስላት ከዛ በኋላ load ያደረገና ራሱ ነው እኔ የቆረጥኩትን ትኬት ነው የሚያመጣልኝ። ላዩ ላይ add ለማድረግ ፈልጌ ጨዋታ መጨመር አልቻልክም?
አዎ
እሺ ቆይ አንድ ጊዜ ጠብቀኝ። ሄሎ ወይ ወይ እ፣ ቆይ አንዴ ስልክ ስለያዘ ነው እና check አድርጌ መልሼ እደውልልሃለሁ። እሺ እሺ ቢሉ check እናድርገውና እደውልልሃለሁ።
እሺ